ለኢትዮጵያ ህይወት ነኝ እባክዎ ምን ልርዳው?
ልጅነትን በትሪ ማፈለ ለመፈለግ ስል ቋንቋ የተቀየሩብኝ
ደንበኛችን ምናምን ድምፅ ጾታ አይሰማም።
ያው ጥሮችን እንትን ለማስተዳደር ሲፈለግ በዛ ቤት ቋንቋ ተቀይሮብኝ
የት ነው የደወሉት ደንበኛችን?
ምን አልሽኝ?
ቪዛ ኢትዮጵያ ነው ይሄ
ኢትዮጵያ ቪዛ ኢትዮጵያ